ਵਗੈਰਾ ਮਿਰਚ ਗੱਲਬਾਤ को मतलब साहब Kids Polygram Pandada.
ከየት ወደ
Sabah Dreda.
ከአዲስ አበባ ድሬዳዋ
Ah,
ለመቼ ነው የፈለጉት Lazare.
ለዛሬ እሺ አንድ ደቂቃ ሌሉት
Ah.
ለዛሬ ስድስት ሰዓት ተኩል አለን አህ.
ከዛ በኋላ ዘጠኝ ሰዓት ተኩል እና አስር ሰዓት ከሰላሳ አምስት አለ
Terus berapa malam?
አዎ የአስራ አንድ አስራ አንድ ሰዓት ከአርባ አምስት ላይ አለ ግን እሱኛው business class ነው ያለው
አህ. አህ. የአስር ሰዓት ስንት አስር ሰዓት ከስንት ነው?
አስር ሰዓት ከሰላሳ አምስት እሱኛውም ቢዝነስ ነው
አህ, normal economy ያለው የዘጠኝ ሰዓት ተኩል እና
አህ, በቃ እሱኛው ነው የኢኮኖሚ ያለው የስድስት ሰዓቱም እ፣ ቢዝነስ ናቸው የሞሉ ናቸው
ቢዝነስ ስንት ነው? ቢዝነስ የቢዝነሱ አስራ አምስት ሺ ሶስት መቶ ሀያ
ኢኮኖሚስ
የኢኮኖሚው ሰባት ሺ አራት መቶ ሰባ አምስት
እሺ በቃ እደውላለሁ።
እሺ ቦታው ስለሚሞላ ግን check አድርገው ቶሎ ቢደውሉሽ የተመሰለ የተሻለ ነው የሚሆነው እሺ።
እሺ እናመሰግናለን ስለደወሉ መልካም ጊዜ